እንደ ባለማዕረግ ተመለከትከኝ፣ ቀና ብዬ ሄድኩኝ ክንድ ደግፎኝ፣ ቀና ብዬ ሄድኩኝ ክንድ ደግፎኝ፣ በጉልበቴ ልስቀል ላቅርብ ምስጋና፣ ፍቅር ነጌታዬ ስም ገናና ፍቅር ነጌታዬ ስም ገናና አነሰኝ በዛብኝ ብዬ ባማርር ተሸክመኸኛል በሰፊው ትከሻ አምላኬ ሆይ ፍቅር ልቤን አሸነፈው በዘመኔ ሁሉ እገዛልሃለው እንደ ባለማዕረግ ተመለከትከኝ ቀና ብዬ ሄድኩኝ ክንድ ደግፎኝ ቀና ብዬ ሄድኩኝ ክንድ ደግፎኝ በጉልበቴ ልስገድ ላቅርብ ምስጋና ፍቅር ነጌታዬ ስም ገናና ፍቅር ነጌታዬ ስም ገናና አንተ ያየኸው ለት ሰውም ሰው ይሆናል ከጥልቁ ተነስቶ ከላይ ይቀመጣል ትጥቅን የሚያስፈታ ጉልበት አለው ፍቅር መስቀልህን ይዤ ጌታ ልከተል እንደ ባለማዕረግ ተመለከትከኝ ቀና ብዬ ሄድኩኝ ክንድ ደግፎኝ ቀና ብዬ ሄድኩኝ ክንድ ደግፎኝ በጉልበቴ ልስገድ ላቅርብ ምስጋና ፍቅር ነጌታዬ ስም ገናና ፍቅር ነጌታዬ ስም ገናና አይቆረቁረኝም ይመቸኛል ክንድ ሰለቸኛ አላልክም ስኖር ከመቅደስ ዓለም ብትቸኩል ብትፈርድ በድክመቴ ገበናዬን ሸፋኝ አለ መድኃኒቴ እንደ ባለማዕረግ ተመለከትከኝ ቀና ብዬ ሄድኩኝ ክንድ ደግፎኝ ቀና ብዬ ሄድኩኝ ክንድ ደግፎኝ በጉልበቴ ልስገድ ላቅርብ ምስጋና ፍቅር ነጌታዬ ስም ገናና ፍቅር ነጌታዬ ስም ገናና ሲታወቅ ሲጨነቅ ሲናጥ ልቦናዬ አዲስ ያረገኛል ሲነጋ ጌታዬ ሕይወት እኖራለው ደግሜ በተስፋ ፈጣሪ ለኔ ልቡን ስላሰፋ እንደ ባለማዕረግ ተመለከትከኝ ቀና ብዬ ሄድኩኝ ክንድ ደግፎኝ ቀና ብዬ ሄድኩኝ ክንድ ደግፎኝ በጉልበቴ ልስገድ ላቅርብ ምስጋና ፍቅር ነጌታዬ ስም ገናና ፍቅር ነጌታዬ ስም ገናና